Hello ጤና ይስጥልኝ ድሮ ጋር ባኮትን ያላርደው ጤና ይስጥልኝ።
ሰላም
እም፣ ስለ ፋርማሲ ለማወቅ ነበር።
እሺ ስለምን በእኔ አቅራቢያ ያለ ፋርማሲ።
እሺ ምን ፈልገክ ነው እ፣ አይ ወደ እኔ አካባቢ ፋርማሲ ነው አላችሁ ወይ ለም- ለማለት ነበር አድራሻችሁ።
እሺ እሺ የት አካባቢ ነህ አንተ ወደ አስኮ አካባቢ፣
አስኮ አስኮ ብርጭቆ።
አስኮ አካባቢ እስቲ ቆይ አንዴ እሺ ጳውሎስ ጳውሎስ አለ
አዎ፣ ጳውሎስ አለን።
ጳውሎስ አዎ ከፒያሳ ወደ መድኃኔዓለም በሚወስደው መንገድ ላይ ከሆስ ከጳውሎስ ሆስፒታል አጠገብ ሳባ መስጊድ ፊት ለፊት
እም፣ okay እሺ፣ እሺ፣ ከሆስፒታሉ አመ- አጠገብ ሳባ መስጊድ አለ ከሱ ፊት ለፊት ማለት ነው
እሺ፣ አመሰግናለሁ።
እሺ ስለደወሉ መሰግናለሁ መልካም